hello hello ይሰማል hello hello አይሰማም?
ይሰማል
ቤስት ቤት ነው ምንነዳ ድምፅ ድምፅ ታፍኗል በጣም ምንም እየተሰማኝ አይደለም።
እሺ አሁንስ ይሰማል? አሁን hello አሁን ይሰማል ይሰማል።
እሺ ከ voucher ጥፋት ስልኬ እና ወደ ቦልቸር መ- ወደ ቤት ቤት አካውንቴ መልሼ ነበር ከቦልቸር እሺ
እና ም- አሁን ወደ በቻፋ ወደ አካውንቴ ብልኩ አይገባልኝም ወደ ባንክ አካውንቴ ነን ውስዶ ላይ ስለሚቀመጥ ብሩ የተወሰነ መጫወት አለብሽ።
ወደ ባንክም ለመላክ ለመላካ በብሩ የተወሰነ መጫወት አለብህ።
ለምሳሌ ምን ስንት ጊዜ ያው እሱን ሲስተሙን አስልቶ ራሱ ይለቅላል። ውስዶብ እና ነን ውስዶብ ላይ የሚል ባለ
ሲለቅልኝ እና ሳይለቅልኝ በምን ነው የማውቀው?
አሁን የ- በጅ- በ voucher የመለስከው ስንት ብር ነው?
አራት ሺህ ብር አራት ሺህ ብሩ ቀጥታ non withdrawable ላይ ነው የሚቀመጠው። ከዛ non በኋላ ውስጥ- non withdrawable ወጪ የማይሆን ብር ላይ ማለት ነው።
የ- እንደሱ ብሎ የት ነው የሚቀመጠው? non withdraw የሚለኝ የለም እዛው account
እ? hello አቤት አቤት አሁን ይሰማል
እዛ ቤስት ቤት ውስጥ ስትገባ እ ያ የሚያወጣው አለ አይደለ?
ምኑ
የ ይህ የሰው ምልክት ያለው
የሰው ከላይ ምልክት ያለው ከቀኝ በኩል አዎ። account እሺ።
history ምናምን የምትገባበት አለች አይደለ?
እ፣ እ፣ እ።
deposit withdraw ምናምን የሚል ውስጥ የምትገባው አዎ አዎ።
ሶስት ቀናት withdrawable balance እና non withdrawable balance ብሎ ያስቀምጥልሃል ፊት ለፊት ላይ እና non withdraw ካለ መ- መውጣት አይቻልም ማለት ነው ማውጣት አልችልም። አ-
እሺ withdraw ካለ ደግሞ እችላለሁ አ፣ እሺ ቆይ እስኪ ልየው እናመሰግናለን ችግር የለም። መልካም